ሰላም ዋልክ?
እግዚአብሔር ይመስገን።
እንትን ነበረ ቅድም ማሽን እንዲያሳክልን ደውዬ ነበር።
ምን አሉ? ደንበኛችን ድምጾት አይሰማም፣ ጩኸት አለት።
እንትን ማሽን እንዲሳክልልኝ እሺ፣
ደውዬ ነበር።
እኛ ጋር ደውሎት መዝገባው ነበር።
አ በዚህ ቁጥር ነው የደወሉ እዚህ ያስመዘገቡት ወይስ በሌላ ቁጥር ነው?
ባይ በዚሁ በዚሁ በራሱ
እሺ፣ check ላድርግሎት አንዴ መስመር ላይ ጠብቁ።
እሺ
ሮል ግሮሰሪ ነው ድርጅቶ አ
ደመና system ላይ እንደሚያሳየኝ ከሆነ ተመዝግቦ ወደ ጥገና ክፍል ተላልፏል። ምናልባት ወረፋ ሆኖ ይሆናል ያልመጡት እስካሁን። አሁን ድጋሜ ሪፖርት አደርግሎታለሁ እንዳ- እንዳልተሰራሉት እስካሁን
እ ምን አሉ?
display ላይ ገና ተላልፎሎታል። ምናልባት አ- ወረፋ ሆኖ ይሆናል እስካሁን ያልመጡት። ድጋሜ update አድርጌ አስተላልፍሎታለሁኝ ደውለው እንደነበር።
እሺ
ሌላ የምረዳዎት ነገር አለ?
አይ ምንም የለም። እነሱ መጥቶ እንዲያስተካክሉልኝ ብቻ ነው።
እሺ አሁን ድጋሜ ሪፖርት አደርግሎታለሁ። ስለደወሉ እናመሰግናለን። አገልግሎት ላይ ያለዎትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን ይሆንልዎ።
አሜን። ይሁንላችሁ።